ሄሎ ሰላም ጤና ይስጥልኝ ቺፕቺፕ ጤና ይስጥልኝ። እኔ መቤት አብሮ ይስጥልን ነው።
ትላንት እንትን ዘን ነበረ እና እሺ
እስካሁን አልደወላለንም ኮንፈንም አልመጣልንም እና እየመጣ ነው ወይ ስልክ ቁጥሩ ምስጠጭ ስልክ ቁጥር ይንገሩኝ። የእርሱ ስልክ ቁጥር ይንገሩኝ። ሌሎት
ዜሮ ዘጠኝ አንድ አርባ ስድስት አስራ ዘጠኝ
አይኒ በሚለው አዎ ተጭኖሎታል። የ driver ቁጥር ልስጦት። እሺ ስልሳ ዘጠኝ ዜሮ ዘጠኝ ስልሳ ዘጠኝ ዜሮ አንድ ሰባ አራት ስልሳ
ሰባ አራት ስልሳ ማን ልበል
አዎ ስም የለውም።
ዜሮ ስልሳ ዘጠኝ ዜሮ አንድ ሰባ አራት ስልሳ
አዎ ይደውሉና የት እንደደረሰ ይጠይቁት።
እሺ እኔ መቤት